Hello ንብረት እንዴት ነህ?
ወይ ሰላም ነው እንዴ?
አለን። አሁን እኮ forward ያደረገችልህ የባለፈው ሳምንት ተልኮልሃል።
አይ የከተራ ዕለት የጥምቀት ዕለት የከ- የከተራ እ፣ እሱ እኮ ገና እኮ ነው። አርብ አርብ ነው የምንልከው። የእሱን እኛ አርብ አርብ ነው የምንልከው።
እኮ አርብ ከተራ አርብ አልነበረ አ አ የዛ እኮ ዕለት ተልኳል።
አዎ፣ የዛ የዛ ዕለት የአሁን ሌላ አሁን አካባቢ ያከበርክበት ቀኑ አስራ ዘጠኝ ነው አ፣ እኮ አስራ አሁን ዘጠኝ በአስራ ዘጠኝ የአርብን የአርብን አካተን አርብ ነው የምንልከው አጠቃላይ ማለት ነው።
Okay
አ፣ ስለዚህ አርብ ነው የምጠብቀው። ይህ አሰራራችን ግን ስለሆነ አ፣ ግን አልገባልኝም የከተራ ዕለት አርብ ዕለት አልመጣልኝም Okay።
የዛኛው ሳምንት ገብቼ እንትን ብዬዋለሁ አ፣ ገባኝ።
daily በ daily የተላከው ማለት ነው በቃ ችግር የለውም።
ቴሌግራም ላይ የዚህኛውን አንድ ላይ አድርገን እንልክላለን አርብ። እሺ።
Okay ከዛ ከ- ከአሁኑ ሳምንት አ ካለፈው ሳምንት ጋር ማለት ነው አ
እሺ እሺ እሺ እሺ አባቴ እሺ።